ጤና ይስጥልኝ ሁሉ ስፖርት እባክዎ ምን ልርዳዎት?
ትናንትና ሁለት ሺህ አምስት መቶ ብር ማለት ነው ከሁሉ ስፖርት በ ምን ወይኔ ጠፋኝ በቴሌ ብር ነው?
ወደ ቴሌብር ሳይሆን ቴሌብር የሚለውን አጣሁትና
ካቻ ነው?
ካቻም ሳይሆን በዛኛው የአንበሳ ምስል ያለበት ሊሆን ነው ካሻውቱ ሊሆን ነው ምናምን የሚለው እሺ ሄሎ ካሽ በዛ ተላልፎ ነበረ እሺ እና ብሩን ቆርጦታል ከሁሉ ስፖርት ላይ ብሩን ቆርጦታል የት እንደገባ ግን አይታወቅም እሺ ከሁሉ ስፖርት account ዎ ላይ more የሚለው ላይ ገቡና more የሚለው ላይ
ያገኛሉ እሱን screenshot አድርገው ይላኩልን የትኛው እንደሆነ የጠፋው screenshot አድርገው ይላኩልን በቴሌግራም እሺ እሺ